ሄሎ ሄሎ
ሄሎ ሰላም ጤና ይስጥልን። ይሰማል። አቶ በረከት ጥላሁን አ ከ WePlus Solution የ transportation ድርጅት ነው የደወልኩት።
እሺ እ ያው ድርጅታችን የ transportation አገልግሎት ሰጪ ተቋም ነው እና ለአሽከርካሪዎች ደግሞ ለየት ያለ ነገር ይዞ መጥቷል።
እሺ እሱ ምንድን ነው ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን እ ከምንቆርጠውም አስር percent ላይ ደግሞ አራቱን percent መልሰን ለአሽከርካሪዎቻችን የምንቆጥብ ይሆናል ማለት ነው።
እሺ እ ይህንንም ደግሞ ያደረግንበት ዋነኛ ምክንያታችን ምንድን ነው? እ አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም።
እሺ ለምሳሌ ያህል ጡረታ ሊሆን ይችላል፣ ሕክምናም ሊሆን ይችላል፣ ሌሎችም ጥቅማ ጥቅሞች ስለሌላቸው እኛ ደግሞ እንደ ድርጅት እ እነዚህን ክፍተቶች ታሳቢ በማድረግ አሽከርካሪዎች በጋራ የሚቆጥቡበትን ስርዓት ነው ማለት ነው ይዘን የመጣነው።
እሺ እንዴት አዩት ይህን ሀሳብ?
ጥሩ ነው። ሌሎች ጋር የሌለ ስለሆነ ጥሩ ነው።
እሺ መልካም። እንግዲህ ያው ጥሩ ነው ብለው ካሰቡ እርስዎም ከኛ ጋር መስራት ከፈለጉ አዎ።
WePlus Solution Provider የሚል application አለን።
እሺ App Store ላይም Play Store ላይም አለ። እሱን download አድርገው መመዝገብ ይችላሉ። በተጨማሪም ደግሞ በቴሌግራምም ቁጥር ብልክሎት እና የሚያስፈልጉትን ነገሮች ብልክሎት እዛም ላይ መመዝገብ የሚችሉ ይሆናል ማለት ነው።
እሺ text ላድርገው።
አዎ ይቻላል።
እሺ በምልከውም ቁጥር ደግሞ በማንኛውም ሰዓት ምንም አይነት ጥያቄም ቢኖሩት ሀሳብም አስተያየትም ቢኖሩት በፈለጉት ሰዓት ደውለው እኛም ማግኘት ይችላሉ። ያው አንድ ማይል saving ም investment ም ስለሆነ ከኛ ጋር ይስሩ ለማለት ነው።
እሺ እሺ አመሰግናለሁ።
በጣም ነው እሺ፣ የማመሰግነው።
ሰላም።
መልካም ቀን። እሺ እሺ።
እሺ